ጤና ይስጥልኝ። አሪፍ ነው የምትለው ኮምፒውተር አሁን ወደ በእናንተ በኩል ከቴሌብር ወደ ሁሉ ስፖርት deposit አድርጌ ነበር።
ወደ ሁሉ ስፖርት deposit አድርገው አዎ።
ነበር።
አዎ።
ከቴሌ ብር አዎ ስሙትን ማን ልበል ደንበኛችን?
ተስፋውን አለሙ በቀለ።
በዚህ ስልክ ነው ቴሌ ብር የሚጠቀሙት?
አዎ
እሺ ምን ያህል ብር ነበር ደንበኛችን?
ሀያ ሰባት እ ሀያ ሰባት ሀያ ሰባት ብር አዎ እሺ ደንበኛችን እ ከቴሌ ብር እ deposit ያደረጉበት የገባሎት message አለ አይደለ?
አዎ እሱን አሁን በምነግሩ ስልክ ቁጥር ቴሌግራም ላይ screenshot ይልኩልናል።
እሺ ስንት ነው?
ዜሮ ዘጠኝ እ ዘጠና ሁለት
እ አስራ ሶስት እ ዜሮ አንድ ሀምሳ አምስት እሺ ስሞትንና ስልኮትን ከታች ጽፎ ይላኩልን።
እሺ ሌላ ምረዳውት ነገር አለ?